hello አቤት ጤና ይስጥልኝ።
አብሮ ይስጥል ሰላም ነው?
እግዚአብሔር ይመስገን።
ሀቢ ኦልፈር ነው?
አዎ ምን ምን ማሰራት ፈልገው ነው?
አይ እኔ ከዊፕላስ Solution company ነው የደወልኩት።
ከየት ከዊፕላስ Solution company
donation እሺ
እ፣ እና company ው እ፣ የ- ማለት የሆነ የሞባይል application create አድርጎ
okay የተለያዩ service ኦችን ከአምሳ በላይ service ኦች አሉ።
አዎ ከ service ኦቹ መሀል ደግሞ አንደኛው ፈርኒቸር ነው ማለት ነው።
እሺ እና ያንን application ኑ ውስጥ ብዙ user ኦች አሉት ተጠቃሚዎች ማለት ነው ከሰላሳ ሺህ በላይ
okay እና እ፣ እናንተ ምንም አይነት ምዝገ እንትን እ፣ ክፍያ የለውም okay
በሰው እዛ ላይ advert እንድትመዘገቡ እናደርግ ነበረ እ?
እዛ ላይ ማስታወቂያ እዛው ላይ post አዎ።
እናደርግ ነው። ምንድን ነው ከየት ማለት ነው?
ዊፕላስ Solution Store የሚል application አለ Play Store ወይም ደግሞ አዎ።
store ላይ
እሺ እና ደግሞ ካልሆነ በእኛ በዚህ ቁጥር እንልክላለን link።
link ወደ ላክ application- ኦሬ እንትን ላለ እሺ በቃ link እልካለሁኝ። እሺ